እኮ የምንወስደው ሰላም ናችሁ?
እግዚአብሔር ይመስገን።
እ እ password reset ማድረግ እምቢ አለኝ።
አዎ OTP እየተሰራበት ነው። ወደ በኋላ ይሞክሩ።
የኔ ነው ወይስ የሁሉም አይ OTP ትንሽ ያስቸገረ ስለሆነ ነው። ወደ አዎ።
በኋላ ይስተካከላል። ወደ በኋላ ይሞክሩት።
እሺ፣ ግን ቆይተዋል በጣም
አዎ ይስተካከላል። ወደ በኋላ ይቆይ።
እምቢ አለኝ።
ወደ በኋላ ይሞክሩ ደንበኛችን።
እሺ እሺ